ሰላም ጤና ይስጥልኝ። ጭብጭ ተማከው ምንድን ነው?
ትናንተኛ የላከን ሽንኩርት ተቀርቶ ነው ያለ።
በዚህ
እ እ
በዚህ ቁጥር ነው፣ በዚህ ስልክ ነው።
አዎ በዚህ ስልክ ነው አይደለ? በዚህ ስልክ ነው። አዎ አንተ ቤት ውስጥ ከደለ አዎ ዜሮ ዜሮ አንተ ቤት ውስጥ ከደለ ነው ያለው።
በእኔ ስልክ ነው የተላከ። ሄሎ ሄሎ፣ አቤት ይሰማል። ስልክ ቁጥሮትን አንዴ ይንገሩኝ። ይቅርታ
እ
ሄሎ ሄሎ ሄሎ ሄሎ ራሱ አዘጋችም ሄሎ